Hello, Rahil ቤት እባክዎን ልርዳ?
ሄለው ቤስት ቢት ማታ ውዝድራው ብዬ ነበር እ እ ውዝድራው ብዬ ነበር።
እሺ
እ እስካሁን ብሩ አልገባልኝም። ሶስት መቶ ብር ነበረ።
እሺ፣ በዚህ ስልክ ቁጥር ነው።
አይ ዜሮ ዘጠኝ አስራ አምስት ሰባ ሶስት አንዴ ቆይ፣ አስራ አምስት ሰባ ሶስት ሀምሳ አራት ሀያ ስምንት ሀምሳ አራት ሀያ ስምንት እሺ፣ አንዴ ጠብቁ። ሰባ ሶስት ሀምሳ አራት ሀያ ስምንት ሶስት መቶ ብር ገብቶሎታል። check ያድርጉት። ሄሎ ገብቶሎታል። ሄሎ
ሄሎ ይሰማል።
በዚህ ቁጥር ነው አይደል? ወደ ዜሮ ዘጠኝ አስራ አምስት ወደዛው ስልክ ማለት ነው።
እሺ ሄሎ አስራ አምስት ሰባ ሶስት ሀምሳ አራት ሀያ ስምንት
አዎ።
ወደዚህ ቁጥር ገብቶሎታል። check ያድርጉ።
የ- እ- እ- አንዱ ገብቶልኛል። አንዱ processing እያለ ነው።
አንዱ ገብቶ አንዱ አልገባም።
አዎ አንዱ ነው። ሌሊት ስምንት ሰዓት አምስት ጉዳይ ነበረ።
ስምንት ሰዓት እስኪ አንዴ ሌሊት ስምንት ሰዓት ላይ
ለስምንት አምስት ጉዳይ
እሺ እ። ሂደት ላይ ነው ሂደት ላይ ነው። ከኛ ወጥቷል። ቻፓዎች approve ሲያደርጉልህ ይገባል።
እ?
ከኛ ወጥቷል። ቻፓዎች approve ሲያደርጉልህ ይገባል። ሂደት ላይ ነው። ይገባልሃል። ጠብቅ።
አዎ processing እያለ ነው።
አዎ አዎ ይገባል።
አይ እሺ እሺ